hello ጤና ይስጥልኝ ቤት ቤት ጤና ይስጥልኝ ሰላም ነው?
ሰላም።
cashier ቁጥር ልንገርሽ እና እስኪ በአንድ የወደቀ ትኬት አለ ንገሪኝ።
እሺ እሺ
አስር ሀያ ሁለት ዘጠና ሁለት ሰማንያ ስድስት እሺ አንዴ አስር ሀያ ሁለት
ዘጠና ሁለት ሰማንያ ስድስት
እሺ በስንት ብር ነበር bet ያረካው?
በአምስት መቶ ብር ነው የተቆረጠው።
refund አለው። እሺ አምስት መቶ ብር ቦነስ አለው።
እሺ እናቴ እናመሰግናለን።
እሺ እሺ መልካም ቀን። እሺ
ራሱን ቻለ።